ሰላም ጤና ይስጥልኝ ቤስት ቤት ቤቴን ነው የምረዳው።
እንዴት ነው ዛሬ ብሩን ወደ ላይ ማውጣት አልቻልኩም እኔ ወደ ቴሌ ብር ማለት ነው።
ምን አልከኝ?
ብሩን ብሩ ዛሬ ወደ ላይ አይወጣም።
ወደ ላይ ማለት አልገባኝም።
ወደ ቴሌ ብር
ምንድን ነው የሚልህ?
አሁን እንትን ውስጥ አስገብቼ ነው አሁን አንደኛ ላይ ያለው ማለት ነው።
ምን አልከኝ?
አንድ ሺህ አምስት መቶ ብር አሁን አንድ- ወደ ቴሌ ወደ ቴሌ ብር ነው የማወጣው ብዬ
እም፣
እ፣ አንደኛ ላይ ነክቼ ወደ ላይ አልወጣም፣ እዛ ውስጥ ቀረ።
ቴሌግራም ላይ hi በለኝና እንዴት ወደ ቤት ቤት እንደምትመልሰው አሳይሃለሁ። እሺ እሺ አየሽ አሁን
በ voucher ነው ያወጣኸው አንድ ሺህ አምስት መቶ ብር። ስለዚህ አቅራቢያ የቤት ቤት ሱቅ አለ።
እ? ምን አልሽ?
አቅራቢያ የቤት ቤት ሱቅ አለ።
የለም አሁን በዚህ ሰዓት ስለዚህ ማለት ነው ወደ ቤት ቤት እንዴት እንደምትመልሰው ላሳይክና ወደ ቤት ቤት መልሰው። ግን ድጋሜ ወጪ ማድረግ አትችልም፣ ትጫወትበታለህ።
አጫውትበታለሁ እኮ ስለዚህ ቴሌግራም ላይ hi በለኝ። ቴሌግራም ስልክ ልንገርህና
አየሁ የቴሌግራም ስልክ መጨረሻ አርባ ሰባት አረ
አዎ
አየሁ በቃ አየሁ
እሺ